ነው አልኩሽ።
Hello፣ ሰላም ጤና ይስጥልን።
ሰላም እግዚአብሔር ይመስገን።
Stand-up comedy ቦታ ለመያዝ ነበር።
ይቻላል። እሺ፣ ማን ልበል ስሞትን?
ክርስቲና
ክርስቲና እም፣ ክርስቲና ማን?
ስምዬ።
እሺ፣ ስንት ትኬት ነው? አንድ ነው?
አይ አራት።
አራት። መደበኛ ነው VIP ነው?
ምንድን ነው ልዩነቱ?
እ፣ መደበኛ አራት መቶ ብር ነው። VIP አንድ ሺህ ብር ነው።
እኮ ልዩነቱ ከዋጋው ውጪ ምንድን ነው?
ቦታ አቀማመጥ ላይ
እም፣ ከፊት ወንበር ለመሆን
Okay መደበኛ ይሁን።
እሺ እሺ እ፣ ክፍያውን መፈጸም ከፈለጉ link ላይ አለልዎት የቪዲዮዎች የ Donkey Tube ቪዲዮዎች ላይ እም፣ እ፣ በአካል ከፍላለሁ ካሉም ነገ መክፈል ይቻላል።
የት ነው የምንከፍለው? ኢንተርኮንቲኔንታል እዛው።
አዎ አዎ ሲመጡ ማለት ነው።
እሺ ስንት ሰዓት ነው? አስራ አንድ ሰዓት።
አዎ አስራ አንድ ሰዓት ነው የሚጀመረው።
እሺ thank you።
እሺ እናመሰግናለን።